ስለማይልም ሌላው ካላገዘኝ መናገር ባወራስ ምን ያደርግልኛል? ለእኔ እኔ ያውቃለሁ ተውኝ ይሻለኛል። ተውኝ ተውኝ ተውኝ ናይ ተውኝ ተውኝ ተውኝ ተውኝ ናትነካኩኝ ተውኝ ናትነካኩኝ በማወቄ ስለምን ልጎዳ የለኝም ጥበቡ አልታደልኩም በዚህ ቀመሞ ለማቅረብህ ወሬ ከዚያ ከዜ ወሬ ከዚያ ከዜ ከማን ጋር ይበላ ከማን ጋር ይጠጣ ሁሉም በማር ለውስ መዝዞ የመጣ ሰውን ተረዳሁት አወቅኩት በቅቶኛል ከራሴ ልማከራ ተውኝ ይሻለኛል ተውኝ ይሻለኛል ቢመሽ እንዲጠልቅም ጀንበር ይኖራል ቶም ሳይታደር ቢጨልም ቢከፋም ቀኑ መቻለ ያልፋል ዘመኑ ቢመሽም ቢጠልቅም ጀንበር ይኖራል ጦም ሳይታደር ቢቀል ቢከፋም ቀኑ መቻለ ያልፋል ዘመኑ ለራሴ ማውቀው እኔው ራሴው ነኝ። ለምን ዝም አይልም ሌላው ካላገዘኝ? ኑሮዬና እድሜ ብዙ አስተምሮኛል። ለእኔ እኔ ያውቃለሁ ተውኝ ይሻለኛል። ተውኝ ተውኝ ተውኝ አይ ተውኝ ተውኝ ተውኝ ተውኝ ናትነካኩኝ ተውኝ ናትነካኩኝ የአምላክ ጸጋ ታምር በሰማይ በምድርም አዋፍ የዱር አውሬ እንኳ ጦም አያሳድርም። ልፋ ያለው ፍጡር ሰው ድንቅ ታምረኛው ሲያባላው ይኖራል። ይህንን ከዚያኛው ይሄንን ከዚያኛው በእድሜ ከኑሯችን ካልተማርን በጸጋ ምክር ተቀምሞ በመርፊያ ይወጋ ወሬኛም በወሬ አገር ከመበከል ስለ ሰው ተውና ራስህን ምሰል ራስህን ምሰል ቢመሽም ቢጠልቅም ጀንበር ይኖራል ጾም ሳይታደር ይጨልም ቢከፋም ቀኑ መቻል ነው ያልፋል ዘመኑ ቢመሽም ቢጠልቅም ጀንበር ይኖራል ጾም ሳይታደር ይጨልም ቢከፋም ቀኑ መቻል ነው ያልፋል ዘመኑ መቻል ነው ያልፋል ዘመኑ መቻ መቻለው ያልፋል ዘመን